It is the ማን ነበረ ስሙ? ይሄ ነበረ አይነሳም ልሽ ወይ ስማ፣ ምን ይሻላል? ልትወጣ ነው እሷ።
ሄሎ
hello ነጋ፣ አቤት።
እ፣ የቃል ኪዳንን አላደረስክላትም እንዴ?
እየወረድኩ ነው። ነው
በቃ መጣው በላታ ታዲያ already ደርሻለሁ። በቃ ምናምን በላት እ ደርሻለሁ አመጣልሻለሁ እንዳትወጪ በላት። ብዙ እቃ ነው ያላት። ስለዚህ ይኸውልህ መመለስ የለበትም ያ- የአሁኑ እቃ።
እያመራው ነው እኮ ደርሶ።
እሺ በቃ መጣው በላት። እሺ፣
እሺ።
እሺ፣ እሺ።